ሳዲ አውሪያ ዛሬ አድማጮች እንደምናመሻችሁ። አሁን የተወሰነ የቴክኒክ ችግር ገጥሞናልና በዜና እንጀምራለን። በደቡባዊ ሜክሲኮ ባለፈው ሐሙስ ከባድ ርዕደ መሬት ተነስቶ ቢያንስ 61 ሰዎች ከሞቱ በኋላ ዛሬም የመድህን ጥረት ቀጥሏል። አክሳካ በተባለችው ከተማ ባለሥልጣኖች የሞቱት ሰዎች ቁጥር እየጨመረ መሄዱ አይቀርም ይላሉ። የሜክሲኮ ፕሬዚደንት ኤንሪኬ ፔናኒያታ ትላንት አርብ ሲናገሩ የወቅቱ የመሬት መንቀጥቀጥ እንደ አውሮፓ አቆጣጠር በ1985 ዓ ም ተከስቶ ከነበረው የባሰ ነው ብለዋል። በዛን ወቅት በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ትላንት ማታ በቴሌቪዥን ባደረጉት ንግግር የሶስት ቀናት የብሔራዊ ሐዘን ጊዜ አውጀዋል። መንግስት መልሶ በመገንባት ተግባር እንደሚረዳ አስታውቀዋል። በስምንት ነጥብ ሁለት መጠን የተለካው ርዕደ መሬት የሜክሲኮን ደቡባዊ የባህር ጠረፍን የመታው ባለፈው ሐሙስ እኩለ ሌሊት ገደማ ላይ ሲሆን በሀገሪቱ ከአንድ ምዕተ ዓመት በላይ በሆነ ጊዜ ውስጥ ባልታየ መልኩ ከባድ እንደነበር ተገልጿል። ሀሪኬን ኤርማ የተባለው ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ኪዩባን እያተራመሰ ነው። ፍሎሪዳ ወደ ተባለችው የዩናይትድ ስቴትስ ክፍለ ግዛትም እያመራ ነው። ባለፈባቸው አካባቢዎች ሁሉ የ22 ሰዎችን ሕይወት አጥፍቶ ከባድ ውድመት አድርሷል። የዩናይትድ ስቴትስ የሂሪክን ማስጠንቀቂያ ማዕከል ከኪባ ሌላ ለፍሎሪዳ ባህረ ገብ መሬትና ፍሎሪዳ ኪስ ለተባሉት የሴቶች የደሴቶች ሰንሰለት ማስጠንቀቂያ አውጥቷል። በታሪክ ከታዩት ከባድ አውሎ ንፋሶች መካከል የተፈረጀው ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ነገ ማለዳ ላይ ፍሎሪዳ ኪስ የተባሉትን ደሴቶች መናጥ ይጀምራል። ነገ ከሰዓት በኋላ ደግሞ በፍሎሪዳ ደቡብ ምዕራብ ጠረፍ እንደሚደርስ ተገልጿል። አውሎ ነፋሱ በሰዓት በ2.5 ኪሎ ሜትር ፍጥነት እየተወነጨፈ እንደሆነ ተገልጿል። ፍሎሪዳ 5.6 ሚሊዮን የሚሆኑ ሰዎች ከክፍለ ግዛቱ ሕዝብ ከአንድ አራተኛ በላይ ማለት ነው ሀሪኬን በአካባቢው ከመድረሱ በፊት እንዲወጡ አስተዳደሩ ትዕዛዝ አስተላልፏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሀሪኬን ጋር ለተያያዘ ረድኤት በ15 ሚሊዮን ዶላር እንዲመደብ የሚፈቅድ ሕግን ባለፈው አርብ ፈርመዋል። ለሀገሪቱ መንግስት እንቅስቃሴ የሚያስፈልገው የዕዳ ጣሪያ ለሶስት ወራት ያህል ማራዘምንም ያካትታል። የሀገሪቱ የሕግ መምሪያ ምክር ቤት ባለፈው አርብ ሕጉን ያጸደቀው የሕግ መወሰኛው ምክር ቤት ባለፈው ሐሙስ ካጸደቀው በኋላ ነው። ይህ ህግ ሊጸድቅ የቻለው ፕሬዚደንት ትራምፕ የህግ መወሰኛ ምክር ቤት የዲሞክራቶች መሪ ቻርልስ ሹመር እና በህግ መምሪያው ምክር ቤት የዲሞክራቶች መሪ ናንሲ ፔሎሲ ባደረጉት ስምምነት መሰረት ነው። ሰሜን ኮሪያ 69ኛ የምስረታ በዓሏን ዛሬ በተለመደው መልኩ በፈንጠዝያ አክብራ ውላለች። እንደ አውሮፓ አቆጣጠር በ1948 ዓ ም የኮሪያ ህዝባዊ ዲሞክራሲያዊ ሪፑብሊክ የተመሰረተበትን ጊዜ በምታከብርበት በአሁኑ ወቅት ከበዓሉ ጋር በተያያዘ ሌላ ሚሳይል ልታመጥቅ ትችላለች የሚል ግምት ስላለ የደቡብ ኮሪያ መንግስት የሰሜን ኮሪያን እንቅስቃሴ በቅርብ እየተከታተለ መሆኑን ገልጿል። ሰሜን ኮሪያ ትልልቅ በዓሎቿን ባከበረች ቁጥር ወታደራዊ ቴክኖሎጂዋን የማሳየት ልምድ አላት። ባለፈው ዓመት በዚህ ዕለት ሰሜን ኮሪያ አምስተኛውን የኒውክሌር መሳሪያን ለሙከራ ተኩሳለች። በያዝነው ዓመት በዓሉ ከመከበሩ አንድ ሳምንት ቀደም ብላ እስካሁን ያልታየ አይነት ኃይለኛ የኒውክሌር መሳሪያ ሙከራ አካሂዳለች። ሳውዲ አረቢያ ከቃጣር ጋር የሚደረግ ማንኛውንም አይነት ንግግር አቁም ያለው ትላለች። የሳውዲ አረቢያና የቃጣር መሪዎች በስልክ ተገናኝተው መነጋገሩን ለመቀጠል ተስማምተዋል የሚል ወሬ ከተሰማ በኋላ ነው ቃጣር ሐቁን ታዛባለች በሚል ክስ ሳውዲ አረቢያ መነጋገሩን አቁሜያለሁ ያለችው። የሳውዲ አረቢያ የዜና አገልግሎት የቃጣር አሚር ታሚም ቢን ሐማድ አልታኒና የሳውዲ አልጋ ወራሽ መሐመድ ቢን ሳልማን በስልክ ተነጋግረዋል የሚለው የቃጣር ዘገባ ከእውነት ጋር የተያያዘ አይደለም ሲል ባለፈው አርብ ገልጿል። በቃጣርና በጎረቤቶቿ ሀገሮች መካከል ስላለው ልዩነት ለመነጋገር መልእክተኞችን ለመመደብ ሁለቱ መሪዎች በስልክ ተስማምተዋል ሲሉ የቃጣር ምንጮች ዘግበው ነበር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ባለፈው አርብ የቃጣር የሳውዲ አረቢያና የተባበሩት ኤሚራቶች መሪዎችን በስልክ ደውለው በማነጋገር በቃጣርና በጎረቤቶቿ ሀገሮች መካከል ያለውን ውጥረት ለማርገብ የመርዳት ፍላጎት እንዳላቸው ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በድጋሚ እንኳን ለአዲሱ ዓመት 2010 በሰላም አደረሳችሁ። አሁን የሰዓቱን የዓለም ዜና ተከትሎ ወደሚቀርበው ሳምንታዊው ቅንብር በቀጥታ በመግቢያው ያስተዋወቅነው በኢትዮጵያ ወቅታዊ ጉዳዮች ዙሪያ ያተኮረ ቃለ ምልልስ ነው። ቀዳሚው የኢትዮጵያ መንግስት ሁሉም ድምፆች እንዳይሰሙ ለማፈን ይዞታል ባሉትና አምባገነናዊ ሲሉትም በጠሩት አሰራሩ ከቀጠለ በተጠናከረ ህዝባዊ ትግል ይሸነፋል ሲሉ ያስጠነቅቃሉ። አቶ ግርማ ሰይፉ ናቸው። 547 መቀመጫዎች ባሉት የአገሪቱ ምክር ቤት ውስጥ 546ቱ በገዢው ኢህአዴግ ታማኞች ተይዘዋል ባሉት ፓርላማ በጊዜው ብቸኛው የተቃዋሚ ፓርቲ ተወካይ ነበሩ። በቅርቡም የተከበሩት በሚል ርዕስ ለህትመት ያበቁትን አዲስ መጽሐፋቸውን መነሻ በማድረግ ሰለሞን ክፍሌን ያወያያቸው ወደ ቃለ ምልልሱ።
አቶ ግርማ ሰይፉ ማሩ በቅድሚያ ለትብብሮ ላመስግን።
እሺ፣ እኔም አመሰግናለሁ።
288 ገጾች ያሉት አዲሱ የተከበሩት በሚል ርዕስ ያቀረቡት መጽሐፍ በአምስት ምዕራፎች ተከፋፍሎ በርካታ ጉዳዮችን ይዟል። ስለ ኢትዮጵያ ህገ መንግሥትና ፓርላማ፣ ስለ መንግሥት ተጠያቂነት፣ ሙስናና ክብር፣ በፓርላማው ያሉ ስላሏቸው አፋኝ ህጎች፣ ስለ ተቃዋሚ ፓርቲዎች የወደፊት ዕጣ ፈንታ፣ በመጨረሻም የደራሲው ማለትም የእርሶ እይታ በስፋት ቀርቦበታል። ከራሱ ከመጽሐፉ ርዕስ ልነሳ። የተከበሩት ብለውታል። እስቲ በህወሀት የኢህአዴግ ፖለቲካና ፓርላማ የተከበሩት ያሏቸውን በጨረፍታ ያሳዩን።
አመሰግናለሁ ሰለሞን። የተከበሩት የሚለው ስላቅ ምልክት አለው። ዋናው ዓላማው በዚህ በምክር ቤት ውስጥ የሚመደቡት የሚመደቡት ማለት ይቀላል፣ የሚመረጡት ከማለት የተከበሩት የሚል ማዕረግ የሚያገኙት ሰዎች በእርግጥ ያ ማዕረግ ሊያሰጥ በሚችል የእውቀት እና አገልግሎት ፍላጎት ደረጃ ላይ ነው ወይ ያሉት የሚለውን ጥያቄ ነው የሚመልሰው በዋነኝነት አይ እነዚህ እኮ ዝም ብለው ፓርቲው እየመረጠ ያስቀመጣቸው እንደዚህ እንደዚህ ናቸው በሚል ዝም ብሎ በጥቅል ከመነጋገር ይልቅ እነዚህ ሰዎች በምን አይነት ደረጃ እንደሚገኙ ሁሉም ሰው እንዲያውቀውና ከዛ በኋላም በኢትዮጵያ የምክር ቤት ስርዓት ውስጥ የሚገቡ ሰዎች ምን አይነት ሰዎች መሆን እንዳለባቸው ሁሉም ሰው እንዲያሰላስል እድል ለመስጠት ነው። በእኔ እምነት እዚህ ውስጥ የሚነሱት ነጥቦች አንዳንዶቹ የምክር ቤት አባላትን ዝቅ አድርገው ሊያሳዩ ይችሉ ይሆናል ግን ዓላማው ግን አሁን ምክር ቤት ውስጥ ያሉትን ሰዎች ዝቅ አድርጎ በማሳየት እነሱን ማዋረድ ሳይሆን ምክር ቤቱ ውስጥ ሊገቡ የሚገባቸው ሰዎች ምን አይነት መሆን አለባቸው፣ አሁንስ ገዢው ፓርቲ እነዚህን ሰዎች የሚያስገባቸው ምን አይነት ዓላማዎችን ለማሳካት ነው? በእርግጥ በሕገ መንግስት ላይ በተቀመጠው መሰረት ሕሊናቸውን ሕገ መንግስቱንና የመረጣቸውን ሕዝብ መሰረት አድርገው ነው ወይ ውሳኔ የሚሰጡት? ይህንን ለማድረግ የሚያስችል አቅም አላቸው ወይ የሚሉትን በምሳሌ ተደግፎ ለማሳየት የሚሞከረውና እንግዲህ cover page ላይም የሚታየው ከጀርባው ደብዘዝ ብለው የሚታዩት የምክር ቤት አባላት ተሰብስበው ብዙ ትርጉም የማይሰጥ ስራ የሚሰሩ ሲሆን በዋነኝነት ግን ፊት ለፊት ጎላ ብለው የሚታዩት ሰዎች በዋነኝነት እነዛ ከጀርባ ያሉትን ሰዎች ተጠቅመው የሚፈልጉትን ነገር የሚያደርጉበት መሆኑን ነው የሚያሳየው መጽሐፉ።
ፓርላማው ወይም የኢትዮጵያ ምክር ቤት አፋኝ ሕጎች ያሉት ብለዋል። ከዘጠና ሰባቱ ምርጫም ጋር ያያይዙና አሁን አለበት ደረጃ ያደርሱታል። እስቲ ለአድማጭ አብራሩት አቶ ግርማ፣ የፓርላማው አፋኝ ሕጎች የሚሏቸው የትኞቹ ናቸው?
እንግዲህ ይሄ ምክር ቤት በተለይ አስራ ዘጠኝ ዘጠና ሰባት ከነበረው ምርጫ በኋላ እንዴት አድርጎ ነው የዲሞክራሲ ስርዓቱን እነሱ በሚያስቡት የአውራ ፓርቲ ስርዓት ማስቀጠል የምንችለው ብለው ሲያስቡ የተለያዩ ህጎችን አውጥተዋል። እነዚህ ህጎች በዋነኝነት የጸረ ሽብር ህግ የሚባለው ነው። የጸረ ሽብር ህጉ የፖለቲካ ፓርቲዎች የሚያደርጉትን እንቅስቃሴ፣ ሌሎች አክቲቪስቶች የሚያደርጉትን እንቅስቃሴ ለማፈን የሚጠቅም ህግ ሆኖ ነው የወጣው። ሌላኛው ደግሞ አፋኝ ህግ civil society ህግ የሚባለው ነው። የማህበራት ህግ የሚባለው ነው። ሌሎች እንደዚህ የሚዲያ ህጎች አሉ የወጡ ህጎች። በዚህ መጽሐፍ ላይ ግን ትኩረት ሰጥቼ ያነሳኋቸው ጸረ ሽብር ህጉን በተለይ የፖለቲካ ፓርቲ አመራርና አባላትን እንዴት አድርጎ ለማፈን እንደተጠቀመበትና ይህን ያወጣውን ህግ ደግሞ በማስፈጸም ደረጃ ምክር ቤቱ በማስፈጸምም ደረጃ የተጠቀመውን እና እየተጠቀመ ያለውን አካሄድ በማስረጃ ለማሳየት ነው የሞከርኩት። ሌላው የሲቪል ማህበራትን የሚመለከተው ነው። ይህንን ክፍል በደንብ አድርጌ ለማየት የሞከርኩት ምንድን ነው፣ አሁንም የሲቪል ማህበራት ከመንግስት እየጠየቁ ያሉት ከዚህ በፊት እንደ ሲቪል ማህበር በተለይ ደግሞ በአስራ ዘጠኝ ዘጠና ሰባት ምርጫ ተጫውተነዋል የሚሉትን ሚና ልክ ነበር ብለው መከራከር አይደለም የያዙት። አሁንም በበጀት ቀመር ላይ በሰላሳ ሰባ በአስር ዘጠና ክርክር ውስጥ ነው እንጂ ያሉት እንደ ሲቪል ማህበር የሚገባንን መብት እንድንጫወት ይፈቀድልን ጥያቄ አጉልተው አያወጡም። እሱ ብቻ አይደለም፣ ከዚህ በፊት የተጫወት ነውሮን ተገቢና ትክክል ነበርም ብለው ጮክ ብለው አይናገሩም። ስለዚህ ይህንን የማይናገሩ ከሆነና መንግስት የጎደለውን ነገር ለመሙላት ከሆነ የሲቪል ማህበራት ሚናም ከእንደገና መከለስ ይኖርበታል የሚል ነገር ነው። ይሄ በዋነኝነት መንግስት ሲቪል ማህበራት የሚባሉትን ለማፈን ካወጣው ህግ በተጓዳኝ ራሳቸው በሲቪል ማህበር ስም በኢትዮጵያ ውስጥ እየተቋቋሙ ያሉ ድርጅቶች ይህንን ሚናቸውን በትክክል ለመወጣት ዝግጅት እያሳዩ ያለ መሆኑንም በቀጥታ ለማሳየት የሚሞክር መጽሐፍ ነው። ምናልባትም ሲቪል ማህበራት የሚባሉት actually መንግስታዊ ያልሆኑ ድርጅቶች የሚባሉት ውስጥ ለረጅም ጊዜ ስለሰራው ስለማውቀውም ነው የጻፍኩት። የሚዲያውን ያላነሳሁት ብዙ የሚዲያ ተቋማት ብዙ ሰዎች በዚህ ርዕስ ላይ የሚጽፉ ስለሆነ እኔ በዚህ የምለው ነገር ብዙ የሚጨምረው ነገር ስለሌለ ነው እንጂ በተመሳሳይ ሁኔታ አለ።
ነጻነትን በሰውነት ልክ መጠየቅ ከቶም አሸባሪነት ሊሆን አይችልም ነው ያሉት አቶ ግርማ። ወደ ሙስናው ገጽ እንለፍ። ማንኛውም የመንግሥት ኃላፊና የሕዝብ ተመራጭ ኃላፊነቱን ሲያጎድል በሕግ ተጠያቂ ይሆናል። የኢትዮጵያ ሕገ መንግሥት አንቀጽ 12 ትዝባር 2 በመጽሐፎ ምዕራፍ 3 የመንግሥት ተጠያቂነት ሙስናና ክብር ለሚለው ርዕስ በመግቢያነት የተጠቀሙበት ነው። እስቲ አንድ ሁለት በማስረጃ የተደገፉ በመንግስት ኃላፊና የህዝብ ተመራጭ የተፈጸሙ የሙስና ተግባራት ይግለጹልኝ።
ሙስና የቁልምጫ ስም አይነት ነገር ነው የሚሆነውና ምናልባትም ቅጣጣ ዘረፋና ኃላፊነትን መወጣት ያለመቻል የአቅም ማነሶችን እና በሙሉ የሚመለከት ነገር ነው። አሁን እነዚህ እዚህ ቦታ ላይ ማንሳት የሚቻለው በዋነኝነት በዚህ እንትን ውስጥ ማንሳት የፈለግኩት ኃላፊነት የሚባሉት በተለይ ከስልጣን ጋር ኃላፊነት የሚሰጣቸው እንደ ጠቅላይ ሚኒስትር ያሉ ቦታዎች በሚኖሩበት ጊዜ እነዛ ሰዎች ይህ ስልጣን ሲሰጣቸው ከስልጣን ጋር የያዙትን ኃላፊነት በአግባቡ ተግባራዊ ያደርጋሉ፣ ካላደረጉ ደግሞ ይጠየቃሉ ነው። ስልጣን የሚሰጠው በዛ ስልጣን በአግባቡ ካልተጠቀምክ እንድትጠየቅበት ጭምር ስለሚሆን ነው እንደዚህ የሚደረገው እና ይሄንን በተለያዩ በተለይ ደግሞ ሰፊው የሚያነበው ሰው እንዲገባው ምሳሌዎችን እያነሳው ነው እንትን ያደረግኳቸው። ለምሳሌ ኢትዮጵያ ውስጥ በውሃ ማቆር ተብሎ ኢትዮጵያ ውስጥ ከፍተኛ ንብረት ባክኗል። በመንገድ ስራ በተለይ አሁን በዚህ በእድገትና ትራንስፎርሜሽን እቅድ የሚባለው ከፍተኛ የመንግስት መዋለ ንዋይ ጥናት ባልተመሰረቱ ፕሮጀክቶች ላይ እየዋሉ ፕሮጀክቶቹም ተግባራዊ ሳይሆኑ ግን ይሄ ባለመሆኑ ምክንያት ግን የሚጠየቅ አንድም ሰው የሌለ መሆኑን የሚያሳዩ ነገሮች ናቸው እና እነዚህ ዝርዝር ነገሮች አሉ። አሁን እንግዲህ በተለይ ደግሞ እንደ አጋጣሚ ሆኖ ከመጽሐፉ መውጣት በተቀራራቢ በሙስና የሚታሰሩ ሰዎች በዝተዋል።
ወደዛ ልመጣ ነበረ እና ከዚህ ጋር በተያያዘ በቁጥጥር ስር የዋላቸውን ሰዎችስ ጉዳይ እንዴት ያዩታል?
አሁን የሚታሰሩት ሰዎች ለምንድን ነው የሚታሰሩት ብሎ ሲታሰብ እነሱ ዋነኛ ስለሆኑ አይመስለኝም። ዋነኞቹ መጠየቅም ያለባቸው ስልጣኑ የያዙት ሰዎች ናቸው። እነዚህኞቹ ኃላፊ ሊሆኑ ይችላሉ፣ ግን እነዚህ ኃላፊዎች ተገቢው ስልጣን ያላቸው አይደሉም። ወደ ላይ አሁን ጠቅላይ ሚኒስትሩን ሚኒስትሮቹን የመጠየቅ እንትን ያላቸው አይደሉም። ይሄ ማለት ግን እነዚህ ሰዎች መጠየቅ የለባቸውም ማለት አይደለም። በርዕሱ ላይ እንደሚታየው ክብር የሚባለው ነገር አሁን መስረቅ ክብር አይነት ሆኖ ለምሳሌ የአንድ ሚኒስትር ሚስት ወይም ልጆች አባታቸው ከሚያገኘው ገቢ በላይ መኖር፣ መንደላቀቅ ምናምን የሚያስከብር አይነት ነገር አድርገው ያዩታል እና ቤት ውስጥ እንደዚህ አይነት ባህሎች እየዳበሩ መጥተዋል እና ድሮ እንደ ቀልድ ሲሾም ያልበላ ሲሻር ይቆጨዋል የሚለው እንትን አሁን ብዙም የሚያሳፍር ነገር አይደለም እና ገሌ እኮ ተሾመ ሲባል ከደሞዙ ጋር ተመጣጣኝ ኑሮ እንዲኖር ሳይሆን ከሚችለው በላይ ሁሉን ነገር ማድረግ የሚችል ስልጣን ማግኘት ነው ሆኖ ያለው እና እነዚህ አሁን ትንንሽ እየታሰሩ ያሉም ሰዎች በእርግጠኝነት በኢትዮጵያውያን ደረጃ የሚኖሩ አይደሉም። ኢትዮጵያውያኖች ለመኖር ከሚያስቡት በላይ እንደፈለጉት እንደላቀው የሚኖሩበት ስርዓት እየተበጀ ነው። ለዚህ ነው በተጠያቂነት የሚለው ነገር በዚህ ሀገር እየጠፋ ነው እና ሁሉም ግን በየደረጃው በሚወስደው ኃላፊነትና ስልጣን ልክ ተጠያቂ የሚሆንበት ነገር መኖር አለበት። ይህን ለማድረግ ደግሞ ዘመቻ አይደለም የሚያስፈልገው ስርዓት መዘርጋትና ሁሉም በየዕለት ዕለቱ ሲያጠፋ ነው እንጂ በመቶ ሚሊዮኖች የሚቆጠር ገንዘብ ካጠፋ በኋላ እንደዚህ ማለት ምናምን በጣም የሚያስገርም ነገር ነው። ከእንደዚች አይነት ድሀ ሀገር ላይ በመቶ ሚሊዮን የሚቆጠር ስኳር ጠፋ ምናምን ስትባል አንዳንዴ እኔ ቁጥሩንም መጠራጠር ተገቢ ይመስለኛል። ዝም ብሎ ቁጥር የሚጽፍ ሁሉ ይመስላል። አንዳንዴ እንደዚህ የሆነ ከሆነ ደግሞ የት ነው እየሄድን እያለ ነው የሚለውን ነገር ማሰብ ያስፈልጋል። እኔ በአጋጣሚ በኦዲት ስራ ውስጥ ሰራ ነበርና ገንዘብ ያዦች የተወሰነ ገንዘብ ሲያጎድሉ እኛ ራሳችን እንደነግጥ ነበረ። አሁን ግን ምንም surprise አይሆኑም እንደዚህ እያደረጉ ያሉ ሰዎች።
ይህም በተመለከተ የማህበራዊ እሴቶች መውረድ የሚጀምሩት ሙስና ተቀባይነት ሲያገኝና ሙሰኞች በዚህ ምክንያት ምንም አይነት ማኅበራዊ መድሎና መገለል የማይደርስባቸው ከሆነ ነው ብለዋል በመጽሐፉ ላይ አቶ ግርማ። ወደ ተቃዋሚ ፓርቲዎች አንድነትና የተቃዋሚዎች የወደፊት ዕጣ ፈንታ ወደሚለው ምዕራፍ አራት እንዝለቅ። ይሄ በራሱ ከአርባ ገጾች ያላነሰ ዝርዝር የያዘ ሰፊ ክፍል ነው። የተቃዋሚ ፓርቲዎች በአንድነት ተባብሮ ለመስራት አለመቻል ለገዢው ፓርቲ ጥንካሬ ሆኗል የሚለውን ጨምረው ያብራሩልኝ እስቲ አቶ ግርማ። ተቃዋሚዎች ሊወቀሱ ይገባል ብለው ያምናሉ። ህብረት ፈጥረው ለመንቀሳቀስ ባለመቻላቸው የእርሶን አንድነት ለዲሞክራሲና ፍትህ ፓርቲ ጨምሮ ማለት ነው።
እውነት ነው። አንደኛ በፍልስፍና ላይ ተመስርቶ ድርጅቶች ያለመቋቋማቸው፣ ከመሬት ተነስቶ ስልጣን ለመያዝ የመደራጀቶቹ ሁኔታዎች፣ እያንዳንዱ ደግሞ ትንንሽ ንጉሥ የመሆን ፍላጎት ማሳየቱ፣ እነዚህ እነዚህ አይነት ነገሮች ተደባብረው የእኛ መበታተን የገዢውን ፓርቲ ጠንካራ ኃይል እንዲሆን እንዳስቻለው ምንም ጥርጥር የለውም። እዚህ መጽሐፍ ላይ ግን በዋነኝነት ይህንን ርዕስ ለማካተት የፈለግኩበት ምክንያት እስከ ዛሬ ድረስ ለሁሉም ስህተቶቻችን፣ ጥፈቶቻችን ክስ የምናቀርበው ገዢው ፓርቲ ላይ ነበር። ከበቂ በላይ ክስ ስለቀረበበት እሱን ትተን ወደ ራሳችን ተመልሰን ምን እናድርግ የሚለውን ነገር እንደ እንትን ለማሳይ እንደ መፍትሄ አካል ለማሳየት ስለፈለግኩኝና በተለይ ደግሞ አንዳንዶች በታሪክ አጋጣሚ በሚያገኙት ኃላፊነት ታሪክ ይሰራሉ ብለን ስንጠብቅ አሳፋሪ ታሪክ አካል ሆኖ እናገኛቸዋለን። ከዚህ አንጻር በጣም የሚጠቀሱት የምርጫ ቦርድ ኃላፊዎች ናቸው። የምርጫ ቦርድ ኃላፊዎች ከገዢው ፓርቲ በፈለጉት ጫና ስር ቢሆኑ የዚህን ያህል ወርደው ይዋረዳሉ ብዬ አስቤ አላውቅም። እስካሁን ድረስ እንደ ቅዠት መስሎ የሚታየኝ ነገር ሰው በዛ ልክ ወርዶ ይዋረዳል የሚል ሀሳብ መጥቶብኝ ስለማያውቅ በጣም ይገርመኛል ሁሉ እና አንዳንድ ጊዜ አንዳንድ ሰዎች ታሪክ ታሪካዊ ቦታ ላይ ያስቀምጣቸዋል። እዛ ጊዜ በዛ ሰዓት ታሪክ ለመስራት እድል ሲያገኙ ታሪክ ሳይሰሩ እንዲያውም አሳፋሪ ታሪክ ሰርተው ለልጆቻቸውም ለራሳቸውም በተለይ ደግሞ በስተርጅናና በመጨረሻ ሰዓቶቻቸው ላይ የማይሆን አይነት ታሪክ አስመዝግበው ያልፋሉ እና ይሄ ነገር ማንም ሰው ከግምት በላይ ትክክለኛው መረጃ እንዲኖረው በሚል ነው ይሄንን part ለማስቀመጥ እየወሰንኩትና እያስቀመጥኩት ታሪክም እኛንም ይሄንንም እንትን የሰሩ ሰዎች ውሳኔ ፍርድ እንዲሰጠን ጭምር ነው ይሄንን ያደረግኩት። መተባበር ምንም ጥርጥር የለውም አስፈላጊ ነው። ግን ፍልስፍና ያለው መቼ ተነስቶ የት መሄድ የሚፈልግና በተለይ ደግሞ በአጭር ጊዜ እንትን ያልሆነ የረጅም ጊዜ አገራዊ ራዕይ ያለው ፓርቲ መኖር እንደሚያስፈልግ ለማመላከት ነው እንትን ያደረግኩትና ዝም ብሎ ከመሬት ተነስቶ እቺ ሀገር አደጋ ላይ ነች እና አንድ ነገር እናድርግ ብሎ ድንገት መሰባሰብና መበተን ሳይሆን እቺ ሀገር አደጋ ላይ መሆኗን በትክክል ተረድቶ አሁን በአጭር ጊዜ ውስጥ ለሚደረግ መፍትሄ ሳይሆን ለረጅም ጊዜ አስቦ ራዕይ ሰንቆ የሚንቀሳቀስ የሰለጠነ አካሄድ ያስፈልገናል ብዬ አምናለሁ። ይህንን ከዚህ በፊት እንደተለመደው ሁሉ ህዝባዊ ፓርቲ በማቋቋም የሚመለስ አይደለም። በዋነኝነት አሁን መደራጀትም ወደፊትም ማሰብ ያለበት አገሪቷን ሊመሩ የሚችሉ ስብስቦች በአዲስ መንፈስና ኃይል በአዲስ ራዕይ ሰንቀው መነሳትና መዘጋጀት አለባቸው ብዬ አምናለሁ። ይህንን በተቻለ መጠን የራሴን እንትን ለማሳየት ነው ይህንን part ላይ ያስቀመጥኩት።
መልካም። ከመጽሐፉ ውጭ ወጣ ብለን እስቲ የወቅቱን የሀገሪቱን ሁኔታ እናንሳና እናብቃ። አሁን በኦሮሚያና በአማራ ክልል እየተካሄደ ነው የሚባለውን የተቃውሞ እንቅስቃሴ እንዴት ያዩታል? ሁኔታው በዚህ ከቀጠለስ ወዴት ሊያመራ የሚችል ይመስሎታል? መፍትሄውስ ምንድን ነው?
በነገራችን ላይ በኦሮሚያና በአማራ አካባቢ ያሉት እንቅስቃሴዎች በሚዲያ በሚበቃ ሁኔታ እየታዩ ስለሆነ ነው እንጂ በሁሉም የሀገሪቱ አካባቢዎች ህዝባዊ እንቅስቃሴዎች አሉ። እነዚህ ህዝባዊ እንቅስቃሴዎች በአንድም ወይም በሌላ በኩል እያስተባበረ ለሚዲያ የሚያበቃቸው ስለሌሉ ካልሆነ በስተቀር በሶማሌ አካባቢ ብትሄዱ፣ በአፋርም፣ በደቡብም በደቡብ ደግሞ በተለያዩ አካባቢዎች የህዝባዊ እንቅስቃሴ ምልክቶች ይታያሉ። እነዚህ እንቅስቃሴዎች ለእኔ የሚነግሩኝ ነገር አንድ ነገር ህዝቡ አሁን ባለው አገዛዝ የተሰላቸና ከአሁን በኋላ ለመጭበርበር ፈቃደኛ እንዳልሆነ የሚያሳዩ ምልክቶች ናቸው። በአንድ በተወሰኑ ቡድኖች እነሱ በሚያደራጇቸው ትንንሽ ካድሬዎች ላለመገዛት እምቢ እያለ ነው እያሳየ ያለው። መንግስት በራሱ መዋቅር ብሎ ያደራጀውን አንድ ለአምስት እያፈረሰ ራሱ ያደራጀውን አንድ ለአምስት ለራሱ ጉዳይ ራሱን ለመከላከል እየተጠቀመበት ነው ያለው። ይሄ እኔ ብዙ ሰው እንደሚያስበው የጥፋት ምልክት ነው፣ የመበታተን የመፈራረስ ምልክት ነው ብዬ ለማየት ይቸገራለሁ። ይሄ የለውጥ ፍላጎት ምልክት ነው። ይሄ የተሻለ ነገር የመፈለግ ምልክት ነው። ይሄንን ግን በአግባቡ መርቶ ይሄንን ለውጥ ሊሸከም የሚችል አመራር ካልተፈጠረ ግን እዚህም እዛም የሚፈጠሩ ኮሽታዎች ብጥብጥን ሊያስነሱ ዋጋ ሊያስከፍሉን እንደሚችሉ መገመት ያስፈልጋል። ገዢው ፓርቲ ይህንን ተገንዝቦ ከተለመደው የመፍትሄ መፍትሄ ያመጣበታለሁ ከሚለው የራሱን ሰዎችና የራሱን ካድሬዎች እየሰበሰበ ከሚያደርገው ተሀድሶ ጥልቅ ተሀድሶ ከሚለው አስተሳሰብ ወጥቶ ከዚህ በፊት የማያገኛቸው የነበሩትን ሰዎች ማግኘት፣ መነጋገር፣ በኢትዮጵያ ውስጥ ሚና ያላቸውን ሰዎች እድል እየሰጡ ማነጋገርና ለመፍትሄው በጋራ መነሳት ያስፈልጋል። እኔ ገዢው ፓርቲ የዚህ የለውጥ አካልና ተዋናይ ሆኖ መቀጠል አለበት ብዬ አምናለሁ። ኢትዮጵያ ውስጥ የተረጋጋ ስርዓት መስርቶ ወደ ተሻለ ዲሞክራሲያዊ ስርዓት መሄድ የምንችለው ገዢው ፓርቲ በቅንነት ሊሳተፍበት የሚችልና ሌሎችንም ሊያሳትፍበት የሚችል የሽግግር ስርዓት ስንመሰርት ነው። የሽግግር መንግስት አላልኩኝም። ይህ የሽግግር ስርዓት አስፈላጊ ከሆነ የሚመራው አሁን በስልጣን ላይ ባለው አካል ሊሆን ይችላል። ግን አሁን የራሱን የካድሬዎች ሰብስቦ በሚያደርጋቸው ግምገማና ጥልቅ ግምገማ በምንም አይነት ይህ አሁን ያለውን ችግር ለመረዳት እንኳን አይችሉም፣ እንኳን ለመፍታት። ስለዚህ ሁሉንም ያሳተፈ የመፍትሄ ፍለጋና ስትራቴጂ የሚቀይስ ስብስብ ያስፈልጋል ብዬ አምናለሁ። ሁላችንም ለዚህ ተዘጋጅተን መኖር ይኖርብናል። ከዚህ በተጨማሪ እኔ በዋነኝነት ገዢው ፓርቲ ለዚህ ዝግጁነቱን የሚያሳይ ከሆነ ደግሞ በሌላው part ደግሞ በተቃዋሚው ጎራ ደግሞ የይቅርታ ስሜትና ሂሳብን የማወራረድ የበቀለኝነትን ነገር ትቶ በይቅርታ ስሜት ወደፊት በጋራ አብረን ልንቀጥል የምንችልበትን ሁኔታ የሚያረጋግጡ ነገሮችን መሰራት ይኖርባቸዋል እንጂ ብድራቸውን ያገኟታል የሚል አይነት መንገድ ውስጥ ከሄድን zero sum ድምር የሚባለው ነው የሚሆነው እና ማንኛችንም ከዛ አንጠቀምም። ስለዚህ በኢትዮጵያ ውስጥ የሂሳብ ማወራረድና የበቀለኝነት ስሜት የሚጠፋበት የመጨረሻው ምዕራፍ እንዲዘጋ የተበደለ ወገን ይቅር ባይ ሊል ይገባል። በዳዮች ደግሞ ይሄ ስርዓት እንዲቆም ለልጆቻቸው እንዳይተላለፍ ደግሞ አስበው ሊሰሩት ይገባል ብዬ አምናለሁ።
ልዩነታችን ውበታችን ነው ሲሉ በመጽሐፉ የመጨረሻ ምዕራፍ ላይ ባቀረቡት አስተያየቶ ላብቃ ውይይታችንን። ልዩነታችን ውበታችን ነው ስንል ቋንቋ ላይ ብቻ ሳይሆን በአስተሳሰብም ያለንን ልዩነት ማለታችን ነው። ይህን ልዩነት ሊያስተናግድ የሚችል የዲሞክራሲያዊ ስርዓት መገንባት ኃላፊነታችን ብቻ ሳይሆን ልጆቻችንን እኛ የገባንበት አይነት ተመሳሳይ አዙሪት ውስጥ እንዳይገቡ ማድረግ ግዴታችን ነው ብለን መንቀሳቀስ ይኖርብናል ብለዋል አቶ ግርማ ሰይፉ ማሩ ቀድሞ በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ። ለጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ ስለሰጣችሁ ንግር
አድማጮች የምትከታተሉት የቅዳሜ ምሽት ጳጉሜን አራት 2009 ዓ ም ዝግጅታችንን ነው። አመቱ እየተገባደደ ነው። የቀረን አንድ ቀን ብቻ ነው። ቀጣዩ የሙዚቃ ቃና ነው። ታዲያ ከዚያ በፊት በነገው ምሽት በአዲሱ ዓመት ዋዜማ የራዲዮ መጽሔት ከልዩ ልዩ በርከት ያሉ ዝግጅቶች ጋር እንደሚጠብቃችሁ ላስታውስ። አሁን በቀጥታ ወደ ተረኛው ቅንብር ልወሰዳችሁ። የሙዚቃ ቃና ነው ተከታዩ። ቀደም ብዬ እንደጠቆምኩት የምሽቱን ያዘጋጀልን ሰለሞን አባተ ነው። የሙዚቃ ቃና
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ሰሎሞን አባተ ነኝ። ለዛሬ የሙዚቃ ቃናን ይዤ የማስተናግዳችሁ ጽዮን ግርማ ለመስክ ሥራ ወጥታለች። እንኳን 2009 ዓመተ ምሕረትን ሸኝታችሁ ለ2010 ዓመተ ምሕረት አደረሳችሁ። የተከበራችሁ አድማጮቻችን፣ ለዛሬ የዓመት በዓል ጣዕመ ዜማዎችን ነው ይዤ እንኳን አደረሳችሁ የምላችሁ ከዘገዩ ውብና ጣዕማቸው ከማይነጥፈው ዜማዎች በዘሪቱ ጌታሁን እንቁጣጣሽ ነው የጀመርነው። እንግዲህ ዘመን በተለመደው የኢትዮጵያ ቀመር ለምትቆጥሩ አዲሱም ዓመት የኢትዮጵያ ነውና መስከረም ሊጠባ ሰላሳ ሁለት ሰዓት ተኩል ያህል ጊዜ ቀረው። የለም የፈረንጁ ይሻለኛል፣ አዲሱን ዓመት ያፈጥንልኛል የሚል ካለም አሁን ካለንባት ደቂቃ 26 ሰዓት ተኩል የሚሆን ጊዜ ይቀረዋል። 2010 ዓመተ ምህረት እንኳን አደረሳችሁ። ሐመልማል አባተ
እንኳን አደረሳችሁ፣ እንኳን አደረሳችሁ። እስቲ ልልልል እስቲ ልል በሉላችሁ። እንኳን አደረሳችሁ፣ እንኳን አደረሳችሁ። እስቲ ልልልል እስቲ ልል በሉላችሁ። ጠላው ሲቀዳ ዳቦው ሲቆረስ ከአይነት ከአይነቱ ከቦ ሲቋደስ የዘመድ ያዝማድ የጎረቤት የአገር ባህል ወይ ማስደሰት ሰማይ በጸደይ ጀንበር ከጭጋግ እየጠራ አውደ ዓመት በሁሉም ቤት አዲስ ተስፋ እየዘራ በደስታ ሆታ ልልታ ሲከበር በየቤቱ አይጠገብ ተረኑ የአውደ ዓመት ቀን ዕለቱ እንኳን አደረሳችሁ እንኳን አደረሳችሁ እስቲ ልልልል እስቲ ልል በሉላችሁ እንኳን አደረሳችሁ እንኳን አደረሳችሁ እስቲ ልልልል እስቲ ልል በሉላችሁ አይሆ
እንግዲህ ሰማዩም እየጠራ ወንዛ ወንዙም እየተረጋጋ ወጣ ገባው እያጌጠ ፀሐይቱም የወትሮ ሙቀቷን እየቸረች ዓመቱን አብራን ልትዘልቅ መስከረም ጠባ። የተነፋፈቀውም ደግሞ ሊገናኝ ጳጉሜ የረዘመችበት ብዙ ይሆን ይሆን? ሰሎሞን ደነቀ በስርቅታዬ ታሪክ የሚያጫውተን ይመስላል።
ነች ስመች ስመኝሽ ስመኝሽ ስመኝሽ እ ስመኝሽ አሃ ስርቃሪ ስርቅታዬ በዛ ምን ታነሽኝ ይሆናል ስመኝሽ ለትዝታ እንዲያው እንዳልጎዳብሽ ጨክነሽ ይንገላ ሰው ይንገላ ሰው አይ በልጅነቴ በልጅነቴ ያረግነው ሁሉ ትዝ ይበልሽ ወይ ከመንገድ ዳር ደብተር ይዘሽ እስከ ቤት ድረስ የምሸኝሽ ሰባይ ቁንጅና የተላበሽ ከቶ ያየሺ ያየሺ ያየሺ በይጠገበሽ እኔም ባይሺ ብመኝሺ ብቃኝሺ በቻገኘሁሽ ጊዜው ቆይቷል ከተለየሁሽ፣ ግን ከልቤ አጠፊ ውይ ማጠግቦሽ ጊዜው ቆይቷል ከተለየሁሽ፣ ግን ከልቤ አጠፊ ውይ ስመኝሽ መች ይረሳል መች ይረሳል እንዴት ይረሳል እንዴት ይረሳል እንዴት ይረሳል የልጅነት ትዝታው ነቅቶ እስኪመሽ ጨዋታው በምን ትዝ አልኩሽ አነሳሽኝ ዛሬ ልቤን አቆምሽው ቀስቅሰሽ ማሬ ከእንግዲህ ካልሽኝ ከአንቺ ከመጣ ከነ ማስረጃው ስሚ ትዝታ ትምህርት ቤት ተገብተው ሁሉም እረፍትን ጨርሶ ለእንቁጣጣሽ ዝግጅት ቅዱስ ዮሐንስ ደርሶ ሁሉም ብቅ ብቅ ሲል አዳዲስ ልብስ ለብሶ ሎሚና እንቅጫ ተይዞ አበባ በዘመድ አዝማድ ደጃፍ ሲገባ ሁሉም ሲጋበዝ ጠላና ድፎ የምግብ አይነት ሞልቶ ተትረፍርፎ ኩታውን አባባ ለብሰው ጌጡን ማማ ቤቱ ተቀዝቅዞ በለምለም ከተማ ታስነኪው ነበረ እንዲህ በሚል ዜማ ታስነኪው ነበረ እንዲህ በሚል ዜማ
አውደ ዓመት በመጣ ቁጥር ነገደ ኢትዮጵያ ሁሉ በያለበት ናፍቆት ናፍቆት ይለዋል። ወዶም ተገዶም ነቅሎ የወጣና በየስደቱም ያለ ሁሉ ሀገር በለመደ መጠን ሀገር ይናፍቀዋል። እጭ ዘንድሮስ ጠቅልዬ የማልገባ የሚል ቁጥሩ ጥቂት ይመስላችኋል? የኩኩ ሰብስቤ የበረሃ ሀገር ስደተኛ ወይም እዮሃ አበባዬ ከዚህ የተለየ ታሪክ ያለው ይመስላችኋል? እዮሃ አበባዬ መስከረም ጠባ፣ ጓዜን ጠቅልዬ ሀገሬ ልግባ እኮ ነው እያለች ስታንጎራጉር የኖረች ስለ አዲስ ዓመት አሜሪካዊው ጋዜጠኛ ቢል ቦሃን ሲጽፍ እንዲህ አለ። ወጣትነት ለአዲስ ዓመት ዋዜማ ውጪ ማምሸት ሲፈቀድልህ ነው። ማምሸት ስትገደድ ግን ዕድሜህ ተጋምሷል ማለት ነው።
እስኪያሁን ደግሞ ዘመን ተሻግሮ ዘመን ሲተካ ዓመታት ተዘግነው አዳዲሶቹ ሲተለተሉ ሁሉ ወዙ የማይደበዝዘው እነሆ ጥላሁን ገሰሰን መስከረም ሲጠባ
ክረምት አልፎ መስከረም ሲጠባ የኔ ቆንጆ ተቂጣ ተውባ አምራ ደምቃ በአበቦች ታጅባ ያቻትና ያቻትና መጣችሁ በአበባ በአበባ አበባ ሐምሌና ነሐሴ አበባ ከገጠር ሳትወጣ አበባ ማርና ወተቱን አበባ ከርማ ስትጠጣ አበባ የኔ ገና ጭራሽ አበባ አበባ መስላለች አበባ ጨምሯል ውበቷ አበባ አምራለች ደምቃለች ክረምት አልፎ መስከረም ሲጠባ የኔ ቆንጆ ተቂጣ ተውባ አምራ ደምቃ አምራ ደምቃ በአበቦች ታጅባ ያቻትና ያቻትና መጣችሁ በአበባ በአበባ
አውደ ዓመት በመጣ ቁጥር በተለይ ለአዲስ ዓመት የጥበቡ ዓለም ሰዎችም በኪነት አምላክ እየተነዱ ስሜታቸው እንደ አዲስ እየተነቃቃ አዲስ ነገር አዲስ ነገር ይላቸዋል። ከእነዚህ አዲስ ሥራ ጋባዦች መካከል ለዚህ ለፊታችን አዲስ ዓመት እስኪልየው አልበሟን ዛሬ የለቀቀችውን ሄለን በርሄን አሁን እንድታጣጥሟ ትጋብዛችኋለሁ። እስኪልየው
የሄለን በርሄን ስኪሊዮው video clip YouTube ላይ ታገኙታላችሁ። በነገራችን ላይ ከተባበሩት መንግሥታት ድርጅት ጋር በመተባበር ልምራሽ አትበለኝ የሚል ነጠላ ዜማ ከአንድ ሳምንት በፊት አውጥታ ነበር። ሄለን ኢዮሃ አበባዬ በተናፋቂዋ አስቴር አወቀ ተስፈኛ ሰው አለ ደግሞ ቅድም ያነሳሁላችሁ አሜሪካዊ ጋዜጠኛ ቤል ቮሃን። ተስፈኛ ሰው መስከረም መጥባቱን ተስፋ ቆራጭ አሮጌው ዓመት መሰናበቱን ለማረጋገጥ ዐይኖቻቸውን አፍጥጠው ያድራሉ። እስኪ ደግሞ ከደመረ ለገሰ ጋር ጥቂት ላቆያችሁ። አውደ ዓመት እሰይ እናቴ እንኳን አደረሳችሁ አረግቡ I'm
ለቤቱ የተቸገሩትን ባሉበት አስታውሰን ምኑ ጠጡ እንበል ካለች ጠላ ጠጡ ተጥነው ወዳጅ ዘመድ ሆነው ተጓጉዞ ገጠመው ደንፋር ገጠር ገጠመው የአገር ልጆች ባንድነት ስንቷ ከብራው ዳመት ያስደስታል በእውነቱ እድሜ ስትሆን ማየቷ ሌላምበለው እንግዲህ አውጣው እልልበል ማለቱ ናውዛ ቤቱ ለክብረ በዓል በቸርነቱ ከቁጥር ሳትቆር በሰላም በጤና በፍቅር በደስታ እንኳን አደረሳችሁ እንዲሁ እንዳላችሁ ከዚህ በላይ ደስታ ይገኛል። ዘመን ከዘመን አውደ ዓመት ከአውደ ዓመት እናት ከአባት ከወንድም ጋር ሰብስቦ በወፎች ዝማሬ ታጅበን በአበባ አሮጌውን አልፈን አዲስ ዘመን ገባ። የተጣላም ታርቆ በፍቅር ተሞልቶ ዘና ብሎ ይዋል ባለው ተደስቶ ጠላ ጠጁ ተጥሎ ወዳጅ ዘመድ ሆብሎ ተጓዝጉዞ ገጠመው ገባን ገጠር ከተማው የአገር ልጆች ባንድነት ስናከብር አውደ ዓመት ያስደስታል በእውነቱ እንዴት ሰጥቶን ማየቱ ሃይማኖት ሳይለይ የሚለዋወጥ አውደ ዓመት እንኳን ሁላችንም አየንበት ሲበሉ ገባ ገባ ደርግ ነው አውደ ዓመቱ ሲመጣ ባበቱ በሀገራችን ልዩ ነው ድምቀቱ። በሀገራችን የእኛ ውበታችን መገለጫ የማንነታችን አውደ ዓመቱ መስቀል በደመራ አውደ ዓመቱ ጥምቀት በታቦት አውደ ዓመቱን አረፋና ወር
መቼም በዓል በመጣ ዓመት አልፎ ዓመት በተተካ ጊዜ ሁሉ ለኢትዮጵያ ለሕዝቧ በጎውን ሁሉ የማይመኝ ከልጆቿ ሁሉ ከቶ ማን አለ? ስሟን እያነሳ በየትም ጎራ ሆኖ ሰላምና ደህንነቷ እየናፈቀው ልማትና እድገቷ እየጠማው ጠላት ጠላት ጥይት ጥይት የሚጫወተውን ወንድማማችና እህትማማች ሁሉ ጨምሮ ግን ለምን ሀገር እኮ ሰው ነው። ባህል እኮ ሰው ነው። ልማትና እድገት እኮ ስለ ሰው ነው። ሁሉስ ቢሆን የሚፈጸም በኢትዮጵያ በሕዝቦቿና በሕዝቧ ብልጽግና ስም በቅን ሐሳብ ከጨለማና ከአዘቅት በመውጫ መንገድ መላ ፍለጋ ላይ በሚፈጠር መለያየት አይደል? ቴዲ ካሳሁን አበባዬ ሆይ ካለ እነሆ ዐሥር ዓመታት ተቈጠሩ። ድፍን ዐሥር ዓመታት በአዲሱ የኢትዮጵያ ሚሌኒየም በኢትዮጵያው ሃያ አንደኛው መቶ ክፍለ ዘመን ውስጥ ድፍን ዐሥር ዓመታት ተቈጠሩ። በሀገርም ይሁን በግል ሕይወት ምን አገኘን፣ ምን አጣን? መለስ ብላችሁ አስተዋላችሁ? አበባ አያችሁ? ምን ይቁም፣ ምንስ ይጣል? ቀልባችሁን አጸናችሁ? ዓመቱ አዲስ ነው። አዲስ ዐሥርተ ዓመታት ወደፊት እናንተም ታደሱና አዲስ ዐይን፣ አዲስ ልቦና፣ አዲስ መንፈስ፣ አዲስ ሐሳብ፣ አዲስ ቃልን ያዙ። አዲስ መንገድ ጥረጉ። በእውኑ የሰላም በእውኑ የልማት በእውኑ የፍቅር በእውኑ የመግባባት ለግል ለቤተሰብ፣ ለአካባቢ፣ ለሀገር፣ ለሰው ዘር ሁሉ ምንኤላዊው ዘመን የአምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ምልኤቱ ስትሰሙ መለከት ወደ ምሥራቅ ተመልከቱ።
ምልኤላዊው ዘመን
የአምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ
ስትሰሙ መለከት ወደ ምስራቅ ተመልከቱ። አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጥላለሁ ኮከብ ስቦ ከድንቁ ከዛሬውና ከወደፊቱ ከበጎና ቅን አሳቢው ብርታትና ፈጠራው ከማይርቀው የዝማሬው ጣዕም ከማይለወጠው ከቴዲ አፍሮ ጋር እኔም አበባዬ ሆይ አበባዬሽ ሆይ እያልኩ እስከ ፍጻሜው ተዋችኋለሁ። እንኳን አደረሳችሁ። ከአሜሪካ ድምፅ ሶሎሞን አባተ ነኝ። መልካም ያልሆነ ሁሉ ምንም አይሁን፣ መልካም የሆነ ሁሉ ሁሉም ይሁን። መልካም አዲስ ዓመት።
አድማጮች አሁን የማጠቃለያ ዜና እናነባለን። በደቡባዊ ሜክሲኮ ባለፈው ሐሙስ ከባድ ርዕደ መሬት ተከስቶ ቢያንስ 61 ሰዎች ከሞቱ በኋላ ዛሬም የመድህን ጥረቱ ቀጥሏል። አክሳካ የተባለችው ከተማ ባለሥልጣኖች የሞቱ ሰዎች ቁጥር እየጨመረ መሄዱ አይቀርም ይላሉ። ሂሪኬን ሄርማ የተባለው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ኪባን እያተራመሰ ነው። ፍሎሪዳ ወደ ተባለችው ዩናይትድ ስቴትስ ከተማም እያመራ ነው። ባለፈባቸው አካባቢዎች ሁሉ የ22 ሰዎችን ሕይወት አጥፍቶ ከባድ ውድመት አድርሷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሂሪኬን ጋር ለተያያዘ ረድኤት 15 ቢሊዮን ዶላር እንደሚመደብ የሚፈቅድ ሕግን ባለፈው አርብ ፈርመዋል። ለሀገሪቱ መንግስት እንቅስቃሴ የሚያስፈልገው የዕዳ ጣሪያ ለሶስት ወራት ያህል ማራዘምንም ያካትታል። ሰሜን ኮሪያ 69ኛ የምስረታ በዓሏን ዛሬ በተለመደው መልኩ በፈንጠዝያ አክብራ ውላለች።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር ምሽቱን ያስተናገድኳችሁ አሉላ ከበደ ነኝ። በዚሁ ልሰናበት። ነገ እሁድ ከምሽቱ 3 ሰዓት ላይ በዋዜማው ከራዲዮ መጽሔት ጋር እንጠብቃችኋለን። በእኔ በኩል ሰላም፣ ደህና አደሩ። መልካም አዲስ ዓመት።
This program has come to you from the Voice of America, Washington.